Hello ጤና ይስጥልኝ ቻፓ። Hello ሰላም ጤና ይስጥልኝ።
በጣም ይኸውልሽ ከቴሌ ብር ወደ እሺ።
ዋሊያ betting መቶ ዘጠና ዘጠና ዘጠኝ ሰማንያ ስምንት አስራ ሁለት ላይ አልገባም። ተ- ቴሌ ብሩ መግ ደርሶኛል። በቻፓ እሺ transaction message አለዎት አይደል?
አለኝ። አዎ።
እሺ እሱን እ፣ ቴሌግራም የላኩልኝ እና በዚህ ስልክ እ፣ በ- ስልክ ልስጦት የቴሌግራም ስልክ የእኛን የቴሌግራም ስልክ ልስጦት እና እዛ ላይ transaction message ኡን ይልኩልኛል።
እሺ ቆይ ንገረኝ። ስልክ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት
እም፣
አርባ ሁለት እም፣ ሰባ ሁለት
እሺ
እሺ መልካም ቀን።
እሺ